હેડ
ሄሎ ወይ ሄሜላ ነኝ። ምን ነበር?
ሄርሜላ ጌታ አለም ነው ብዬልሽ ነበር። እ?
ቤት እሺ፣ ምን ነበረ?
ሶስት አስራ ዘጠኝ ምንም እኮ ለ-
ይኸውልህ አባ ልክ ነው ልክ ነው። አንድ ነገር
አለሽ እንዴ ሄርሜላ ምን ሆነሽ ነው?
አዎ ነኝ።
እ?
ምን ነው እና ለተመሩ እያገሽ ነው እንዴ?
ምን ያደርጉ ነው ማውጣው ብሮ ይገብራል እንደዚህ እንዴት ነው በ- በ- በምንድን ነው የምንለው?
አምሳሪ ልክ ነው።
እ?
በግል ነው የምንለካው።
በትክክል ማብለክ እዛ አይሆንም መቼም እኔ እንደዚህ በትክክል የሚለካ ሰው አንድ ነጥብ ምናምን ትያለሽ ሶስት ነጥብ ምናምን እያለኝ እኔ ጋር ስክሪንሽት ላክልሽ እንዴ?
እንዴት ነው ከየት ከየት ለካ እስኪ ላክልኝ። ከየት ወዴት ነው የለካው?
እኮ ስር ባንክ ከዘጎት ካፌ ነው አለ የአንቺ ስልክ ቁጥር ላክልኝ እኮ ከ- ባንክ በቴሌም ነው ከዚችኝ አይደለ?
እ?
ስማ እሺ።
ከዘብችኝ ያለው አይደለ?
አዎ
እና ታዲያ
እኔ በዛ እያልኩ ሰጥ ምናምን ደግሞ እንዲሁ ሊሆን አርባ ናልኝ እንደዚህ አይሆንም ሲጀመር
አንድ ነጥብ ስምንት ነው የሚያውቅ ሀምስት ብር ማለት ነው።
እንግዲህ በምን በምን እንደለካሽ እኔ እዛ ያውቀው ግን ችግር የለውም ኖርማል ነው ግን አንዳንድ ጊዜ ስትረሱ አይን- አይናችሁን ጨፍናችሁ አትለቁ
እሺ